Danas vidite se trenutak v ponudo?
Aha. ሄሎ Danas vidite se trenutak v ponudo?
ምን ይሉኛል?
ማን?
አይሰማም።
ኢቲኤስ የጥሪ ማዕከል ምን ልርዳዎት?
እ
ምን ፈለጉ? ምን ልርዳዎት?
የምን ስልክ ነበር ይሄ ነው? በስልኩ መጀመሪያ እናንተ አገልግሎታችሁ ምንድን ነው?
እኛ አገልግሎታችን የበረራ መረጃ መስጠት፣ እ
የበረራ ዋጋ ማሳወቅ፣ በረራ book የበረራ- ማድረግ፣ ሆቴል book ማድረግ፣ ፓስፖርት እና ቪዛ መረጃ የበረ- የበረራ ማለት ነው። እዚህ ሀገር ውስጥ ነው።
የሀገር ውስጥም የውጭ
እሺ። የክፍት ናቸው እንደሆነ ወደ ባህር ዳር ምናምን
ክፍት ነው። አዎ፣ ለመቼ ነው የፈለጉት?
ለ- ስ- ስንት ነው ትራንስፖርት ባህር ዳር?
እኮ ለመቼ ነው የፈለጉት? ከቀን ያ ቀን እንትን- ስለሚለይ ለተነጎዳ ነው ለተነጎዳ።
ከነገ ወዲያ ለሮብ አዎ
ለሮብ ያለው ዋጋ 3649 ብር ነው።
ስንት ነው?
3649 ብር።
እሺ እሺ። thank you እሺ።
ምናልባት እደውላለሁ።
ሐሙስ ከፈለጉ 3258 ብር።
በቃ እሺ እሺ። እደውላለሁ። እሺ እደውላለሁ።
እሺ፣ እሺ፣ እናመሰግናለን። እሺ፣ ደግሞ መልካም እሺ።
እሺ።
ሄሎ ሄሎ